Hello ጤና ይስጥልኝ።
አብራ ይስጥልን። ፊደል ሱፐር ማርኬት
ከ ArifPay ነው የምደውለው።
ከአዋሽ
ከ ArifPay
እ እሺ
እሺ፣ እ POS ማሽናችን ላይ transaction እያየን ስላልሆነ ያጋጠሙት ችግር ካለ ለመጠየቅ ነበረ።
እ ArifPay አይ እስካሁን ያጋጠመ ችግር አለ?
ምን አሉኝ?
አይ እስካሁን የለም። ካለ ድምፅ- inform እናደርጋለን። ካ- እስካሁን የለም። ካለ inform እናደርግሻለን።
እሺ፣ ምንም አይነት ችግር ከገጠሙት ዘጠና ሶስት ዘጠና አምስት ላይ ደውሎ እኛን መጠየቅ ይችላሉ።
እሺ እሺ እሺ፣ እናመሰግናለን። መልካም ቀን።
እሺ